ድርሳን ሰባቱ በእንተ ሰይጣነ ዝሙት ሰባተኛው ድርሳን የሰይጣነ ዝሙትን ነገር ይናገራል። ዘይእህዝ መለያልያተ እለ ኦራ ወጸልማ ምች ኩፍኝ ያጠፋቸው ህዋሳትን አስጨንቆ የሚይዝ አንድም በኃጢአት የታወሩ የጠቆሩ ህዋሳትን በመከራ አስጨንቆ የሚይዝ ጥዑም ውእቱ መሪር ዘትፈቅዶ አንተ እምነጸቃቡዕ ዘእፈቅዶ አነ ብሎ እንዲያመጣው ወዘከመይው የልጥ መከራሁ እንዘይጻባእ ወይትሜየን ተተንኩሎ ሲዋጋ ጾሩን እንዲለዋውጥ የሚናገር ሰባተኛው ድርሳን ይህ ነው። ጸሎት ከዚህ የሚያድን ጸሎት ነው። ጸሎቱም ይህ ነው። ኦ ብርሃን ስቡህ ዘሰረቀ ለነ እምሕፅነ አብ ቀዳማዊ ከአብ አንድነት መጥተህ የተገለጽህልን ክቡር ምስጉን ብርሃን ዘበስነ ስርቀትከ ተፄወው ኀቤከ ህሊናተ ኩሎሙ ፍቁራኒከ ባማረ በተወደደ መገለጽህ የወዳጆችህ የጻድቃን ህሊና ወዳንተ የተማረከበት ሀሉ ምስሌሆሙ ለአግብርቲከ ድኩማን ከመ ትርድኦሙ በጊዜ ምንዳቤሆሙ ወተጋድሎቶሙ በመከራ ጊዜ ከአጋንንት ጋራ በሚዋጉበት ጊዜ ትረዳቸው ዘንድ በምዕመናን እደርባቸው። ወወልጥ ሁሰተ ፍትወቶሙ ሀበ ፍትወትከ ክፉ ፈቃዳቸውን ስጋዊ ፍቅራቸውን ወደ አንተ ፍቅር መልስላቸው። አሜን። ይሁንልን፣ ይደረግልን። ኦ አሃውየ ፍቁራን ኢይትረከብ አሐዱ እሙስቴትክሙ ዘይጸርፍ ወያንጎረጉር በጊዜ ምንዳቤ ወበመዋዕለ መከራ እግዚአብሔርን የምትወዱ ወንድሞች ከእናንተ ወገን አንዱ መከራ በመጣበት ወራት የሚበሳጭ እግዚአብሔርን ጽኑ ጨካኝ ብሎ የሚሳደብ አይኑር። አላ ይግድፍ ህሊናሁ ላይለ ዘይሄሊ በእንተ ህይወቱ አስቦ በህይወት በሚያኖረው በእግዚአብሔር ህሊናውን ይጣል እንጂ ወይበል ኦ እግዚአብሔር ተስፋየ ወትውክልትየ በከመ ስምረትከ ሰርህ ህይወትየ አቤቱ አለኝታየ መተማመኛየ መተማመኛየ እንደ ቸርነትህ አናወሬን አቅናልኝ ይበል እንጂ። ጥዑም ውእቱ መሪር ዘትፈቅዶ አንተ እምነጸቃውዕ ዘእፈቅዶ አነ እኔ ከምወደው ከማር ወለላ አንተ የምትወደው እንጅዋ አንጅሞ የጣፈጠ ነው። አንድም እኔ ከምወደው ተድላ ስጋ አንተ የምትወደው መከራ ስጋ ደስ የሚያሰኝ ነው። አንድም እኔ ከምወደው ዝሙት አንተ የምትወደው ንጽሕና ጥዑም ነው፣ ደስ ያሰኛል። ወእበዱሰ ለስርዓተ ዝሙት ያመጽ ሀበ ነፍስ ህሊና ህውከ የሰይጣነ ዝሙት ሰነፍ ግብሩ በነፍስ የሚነሳሳ ህሊና ያሳድርባታል። ወይውየልጥ ስነ ፍትወታ ሀበ ግእዘ አክልብት በጎ ፈቃዷን ወደ ውሾች ግብር ማለት ወደ ክፉ ግብር አንድም ንጽሕናዋን ወደ ዝሙት ይለውጠዋል። ወለዝንቱሰ ያጠፍኦ ዝማሬ ዘበልሳን ወጣዕመ ቃል ዘበጉህና የዚህ መድኃኒቱ ምንድነዋ ትለኝ እንደሆን ይህንንስ አከናውኖ በልዑል ዜማ በማዕከላዊ ዜማ ማመስገን ያጠፋዋል። በዘይደምጽ ጉህና ሀቤነ እንዲል ዮሴፍ ወልደ ኮርዮን እንደ በገና እጅግ የጠበቀ እንደሆን ጠር ጠር ይላል እጅግም የላላ እንደሆን ነር ነር ይላልና በማዕከላዊ ዜማ አለ ወእምነ ውጡና ነገር ልሰ ይቤጥል ኃይለ ፍትወቱ አይጽጾ ሲሳይ ወአውህዶ ስታይ ይህ ለፍጹማን ነው። ስራ ከጀመሩ ከወጣንያን ግን ጾሩን ምግብ መክፈል መጠጥ መክፈል ያጠፋዋል። ወክእወ ልብ ቅድመ እግዚአብሔር ወጽራህ ዘበህቡእ በልብ እግዚአብሔርን መዘከር ጽርሃ ልቡና ያጠፋዋል። ብዙ ውእቱ ትምይንታቲሁ ለዝንቱ ጋኔን እምኩሎሙ አጋንንት ርኩሳን ከአጋንንት ሁሉ ይልቅ የዚህ የሰይጣነ ዝሙት ጾሩ ብዙ ነው። ቦ አመያደክ መለያልየ ህዋሳትን የሚያዝልበት ጊዜ አለ። ወቦ አመያህም ልበ ልቡናን የሚለውጥበት ጊዜ አለ። ይሃንቃ ለነፍስ ነፍስን ታንቄ ልሙት ያሰኛታል። ወያጸልም ህሊናሃ እምኩሉ ኑዛዜ ከተዘክሮ ከጸጋ ተለይቶ ህሊናዋን ይለውጠዋል። ወይሬስያ ቆራረ በጊዜ ጸሎት ወዝማሬ ወአንብቦ በጸሎት ጊዜ በተዘክሮ ጊዜ መጽሐፍ በመመልከት ጊዜ እንድትባረድ ያደርጋታል። ወይመልኦ ለብእሲ ሀኬተ በሰው ሀኬትን ያሳድርበታል። ወቦ አመይዘብጦ ለርእስ በአብይ ህማም ዘጽኑ እጥቀ የራስ ፍልጠት ይሆንበታል። ተአገዝ ኦ እሆየ በእንተ እሉ እንዲህ እንዲህ ያለ ጾር በተነሳብህ ጊዜ ታገስ። ወሰብ በውስተ ልብከ በልብህ አመስግን። እመሂ እንዘትነብር ተቀምጠህም ቢሆን ወእመሂ እንዘትሰክብ ተኝተህም ቢሆን አው እንዘትቀውም ቁመህም ቢሆን ሰብህ ወእመኒ አልብከ ኃይል ለቀዊም ኢትትሃከይ እምኔሁ መቆም የማይቻልህ ቢሆን ከጸሎት ከተዘክሮ ችላ አትበል። ወይታይ ርፋ ለነፍስከ ግሙራ በፍስሐ አፍአዊ ሰውነትህን በአፋዊ ጨዋታ ደስ አታሰኛት። ወፍጡነ ይጎይ እምኔከ እንዲህ ያደረክ እንደሆን ፈጥኖ ይርቅልሃል። ወቦ አመይ አስህኮ ለስጋከ ሰውነትህን የሚያሻክርበት ጊዜ አለ። ወይሬስዮ ለብሲ ይዝሐቅ ስጋሁ ዘንበለ አጽርኦ ሁልጊዜ እንዲያክ ያደርገዋል። ወቦ አመይ ደምጽ በውስተ እዝን በጆሮ እንደ ነፋስ ጅው ጅው ሲል የሚሰማበት ጊዜ አለ። ወይመስሎ ለብእሲ ከመነፋስ ውእቱ ለእመ ኢኮነ ምሁረ ጻብእ ወቀትል ጾሩን ላለመደው ሰው ነፋስ ይመስለዋል። በዚህ ተአቀብ እሁ መነኩሴው በዚህ ጊዜ ይጠበቅ። በዚህ ይተአቀብ እሁ መነኩሴው በዚህ ጊዜ ይጠበቅ። ወይቀብ ነፍሶ እምኅሊና ዝሙት ዘይዘራ ሰይጣን የሚያላማው ዝሙትን ከማሰብ ልቡናውን ይጠብቅ። ወተጻብዖት ውሰ ቦ አመይከውን ውስተ እዝን ዘጸጋም የጾሩን መምጣት በምን አውቀዋለሁ ትለኝ እንደሆን በግራ ጆሮ የሚያሰማበት ጊዜ አለ። ወቦ አመይከውን ውስተ የማናዊ በቀኝ ጆሮም የሚሰማበት ጊዜ አለ። ወያሰምኦ ቃላተ እንተ ኢትአወቅ የማትታወቅ ድምፅ ያሰማዋል። ወለእመኒ ከደንከ እዘኒከ ትሰምዖሙ ለእልኩ እለበጸጋም ቀኝ ጆሮህን ብትይዝ ጽርሃ አጋንንትን በግራ ጆሮህ ትሰማቸዋለህ። በከመ ንብየ ቦ አመ ይከውን በውስተ እዝን ዘጸጋም ብለን እንደተናገርን አኮ ዘይትሰምዖሙ ሶበ ትወዲ አጻብዒከ ውስተ እዘኒከ ግራ ቀኝ ጆሮህን ብትይዝ የማትሰማቸው አይደለም። አላ እስመጋኔን ዘይእህዝወን ለመለያሊ ይትፋጸይ በውስቴቶን ድምፀ ቃላት ዘይትትአመር ሕዋሳትን አስጨንቆ የሚይዝ ሰይጣን የማታውቀውን ድምፅ ያሰማልና ከመእልኩ ለበየማን በቀኝ ጆሮ እንዲሰማ በግራ ጆሮህ ትሰማቸዋለህ እንጂ። አንድም ከመልኩ በግራ ጆሮ እንዲያሰማ ለለ በየማን በቀኝ ጆሮህ በቀኝ ጆሮ ያሰማል እንጂ። ወትሰምዖሙ ካይበ በውስተ ነፋሳት እንዘይደምፁ በውስተ እዝን ዳግመኛም እንደ ነፋስ በጆሮ ጅው ጅው ሲሉ ትሰማቸዋለህ። ወለሰ አሃዙ ይውጥኑ ዘንበለ ይትመከሩ ይአምንወሙ በመከራ ሳይፈተኑ ጾሩን ሳይማሩ ስራ የጀመሩ ወጣንያን ግን እውነት ይመስላቸዋል። ወይሀውዝወሙ ውእቶሙ ቃላት ጽርሃ አጋንንት ደስ ያሰኛቸዋል። ዘውእቱ ፋጻሆሙ ለርኩሳን ዘበጾታሆሙ ይኸውም በየወገናቸው የሚያሰሙት ጽርሃ አጋንንት ነው። ዝንቱ ጋኔን ይዌልት ቃላቲሁ ይህ ሰይጣነ ዝሙት ጾሩን ይለዋውጠዋል። ቦ አመ ይትቃተሎ ለብሲ በውስተ ንዋሙ ተኝቶ ሳለ ሰውን የሚዋጋበት ጊዜ አለ። ወይ እህዝ መለያልዮ ሕዋሳቱን አስጨንቆ ይይዘዋል። ወይ ሀንቅ ነፍሶ ታንቄ ልሙት ያሰኘዋል። ወም ከመ መጻ ላዕሌከ ከመዝ ኢትትጋደል በኃይል በእንተ አእትቶቱ እንዲህ ባለ ጾር የተነሳብህ እንደሆን በጉልበቴ አሸንፈዋለሁ አትበል። ከመ ይጽናዕ ላዕሌከ ፈድፋደ ጾሩ እንዳይጠናብህ አላ አሂድአ ለነፍስከ ሰውነትህን አጽናት ማለት በበዓትህ ጽና እንጂ። ወጸውዕ በልብከ ክርስቶስሃ ከመ ይርዳእከ ክርስቶስን እርዳኝ በለው እንጂ። ወኡቅ ምጽአቶ ለዝንቱ ጋኔን የሰይጣነ ዝሙት አመጣጡን እወቅበት። ወሶበ አእመርከ ምጽአቶ ይበርቅ ቅድመ አዕይንቲከ ከመ ጸዳለ እሳት በምን አውቀዋለሁ ትለኝ እንደሆን በፊትህ እንደ እሳት ብልጭ ይልብሃል። አው ይወዲ ድንጋጼ ውስተ ልብከ በጊዜ ምጽአቱ በመጣም ጊዜ ድንጋጭ ድንጋጭ ይልሃል። ወማኮ ያከብር ላዕሌከ ስርዓተ ቅኔከ ሰጊድህን ቁመትህን ክቡድ አድርጎ ያሳያል። ወታድጋ ወትድየቅስ ትተሃት እንድትተኛ ያደርግሃል። ወቦ አመ እንዘ ትቀውም ታረመስስ ዲበ አባላቲከ ቁመህ ሳለህ ህዋሳትህን ትዳብሳለህ። ወትሰፍህ እዴከ ትንጠራራለህ። ወታግደመድም እገሪከ እግርህን ታፋትላለህ። አው መልአክ ያነፍ ያነፍጾ ለንዋም እምኔከ ነገር ግን የታገስህ እንደሆን መልአክ እንቅልፍን ያርቅልሃል። ወይ ቀልል ስጋከ ወህሊናከ እምትጋህ ብትተጋ ሰውነትህን ይቀልሃል። ወም ከመነጸርከ አህተ ምሉ ትእምርታት አሁን ከተናገርናቸው ነገራት አንዱን ያየህ እንደሆን አው ተጸውአው ተአውቀከ የተረዳህ እንደሆን ውቅ የተተሃየይ ወይትኑም ቸል ብለህ እንዳትተኛ እወቅ። ከመ ኢይህድገ አቃቢከ ውስተ እዴሁ ጠባቂህ መልአክ ተዘክሮ ጌታ በሰይጣን እጅ እንዳይጥልህ ጠባቂህ መልአክ ተዘክሮ ጌታ በሰይጣን እጅ እንዳይጥልህ ወመሰ እይትካለከ ትትአገስ በእንተ ድካም ኑም እንከ እንዘትነብር ሰውነትህ ስለደከመ መቆም የማይቻልህ ቢሆን ተቀምጠህ አንቀላፋ ከመይምጻ ላይሌከ ዘንበለ ምሂክ ሳይፈር ሳይሸልግ ጾሩን ሳይከፍል እንዳይመጣብህ ዘከመዝህ እንዲህ ያለ ጾር ወዘይበዝህ ከዚህ የሚበዛ ጾር ይከውን ኃይለ አጋንንት ወይትፌኖ ዲበእሁ ከአጋንንት ግብር የተነሳ በመነኩሴው ይመጣበታል። ወአዲ ይፌኑ እምርሁቅ ውስተ ልቡ ፍቅረ መብልዕ ወመስቴ ወተውኔት ወስነ ላህይ ከዓለም ርቆ ሳለ የመብል የመጠጥ ፍቅር ልጫወት ማለትን መልክዓ አንስትን ልይ ማለትን ያሳድርበታል። ወይሄሉ ውስተ ልቡ ብዙሃ መዋዕለ ማሰቡ በልቡ ሲወጣ ሲወርድ ይኖራል። ወእምከመ ሰምዐ እምኔሁ ወገብረ ያጽዕቆ ሶቢሃ ዘንበለ ምህረት ምክሩን ሰምቶ የሰራው እንደሆን ያለ ርኅራሄ ያስጨንቀዋል። ወእምከመ ሰምዐ እምኔሁ ወገብረ ያጽዕቆ ሶቢሃ ዘንበለ ምህረት ምክሩን ሰምቶ የሰራው እንደሆን ያለ ርኅራሄ ያስጨንቀዋል። ወአዲ ዳግመ መከራ ዝሙት ዘይመጽእ ላዕሌሁ ዳግመኛም በመነኩሴው የሚነሳ የዝሙት ጾር ይህ ነው ወይም አለ። ይወጽእ እምህሊናሁ ላህበ ፍትወት ርኩስት የሚያጸይፍ ክፉ ፈቃድ ከህሊናው ይነቃል። ወእመቦ ዘወሃበከ ሲሳየ በይእቲ ዕለት ጾር በተነሳብህ ቀን ሰው ምግብ ቢያመጣልህ ወርኢኮ ለህሊናከ እንዘ የጉእ ለበሊዕ ልብላ ልብላ ልብላ ቢያሰኝህ ውቅ ኦ እህ ውርዝወ ልብ ይትጣም እምኔሁ አይምሮህ ያደገ አንተ ሰው እንዳትበላ እወቅ። እስመ ህምዘ ሞት ድሙር ውስቴቱ የሞት መርዝ ተቀላቅሎበታልና ወያሴስአከ ኢትብላ ልብላ ልብላ ያሰኝሃልና አትብላ። ከመ ለእመ በላይከ ይረክበከ ምንዳቤ በአሃዱ እምሉ ምንዳቤያት እምሉ መከራት ወያሃጉለከ እምዛቲ ህይወት ነዋ ነገርኩከ ብትበላ አሁን ከተናገርናቸው መከራት በአንዱ መከራ እንዲመጣብህ ከመንግስተ ሰማያት እንዲለይህ እነሆ ነገርሁ። አንድም ይለይሃልና አትብላ። ኡቅ ርእሰከ ለራስህ እወቅ። ኦ ዘልወቱ ተከለ ቀታሊሁ መስገርተ በውስተ መብልኡ ደመኛው ሰይጣን በመብሉ ወጥመድ የዘረጋበት አንድም ቀታሊሁ መስገርተ የሚያጠፋውን ወጥመድ በመብሉ የዘረጋበት ዋዲ እስመ ዘበስምረተ ልቡ ወርእሱ ገነየ ለሰይጣነ ዝሙት ወተፄወወ እምኔሁ ዳግመኛም ወዶ ለሰይጣነ ዝሙት ተገዝቷልና። አንድም ዘበስብረተ ልቡ ይላል ድል ድል ተነስቶ ተማርኳልና። ይተልውዎ ፈድፋደ እሉ ክልኤቱ መከራት አብዝሆንዋም ስስት ይከተሉታል። በከመ ንቤ ቀዳሚ ትደቅስ ትስየስ ብለን እንደተናገርን አንድም ወደፊት ይህሲ ያደዊ ብለን የምናመጣቸው መከራት ይከተሉታል። ያስህኮ ወይሬስዮ ይዝሐቅ ብለን እንደተናገርን ወቦ አመይበው ውስተ አዕይንት ወአእዛን ወውስተ አእናፍ ወከናፍር ወይሬስዮ ይህሲ በእደዊሁ ወደ ዓይን ወደ ጆሮ ወደ አፍንጫ ወደ ከንፈር ገብቶ በእጅ እንዲያሽ የሚያደርግበት ጊዜ አለ። አንድም ወደ እነዚህ ገብቶ ልይ ልስማ ላሽት ልናገር የሚያሰኝበት ጊዜ አለ። ወቦ አመይበው ውስተ አፍ ወአእዛን ወውስተ አእናፍሂ ወያደውይ ወደ አፍ ወደ ጆሮ ወደ አፍንጫ ገብቶ እንዲታመም የሚያደርግበት ጊዜ አለ። ወእመ ታውቀከ ምጽአቱ ጊዜ ቀሪቦቱ ሀቤከ ወደ አንተ በመጣ ጊዜ መምጣቱ ቢታወቅህ ወእመ ኢሰደድኮ በትእምርተ መስቀል አናትበህ ባትመልሰው ወቦአ ውስጥ አሃዱ እመለያልይከ ከህዋሳትህ ወደ አንዱ ቢገባ ወሶቢሃ ተአምር ምንዳቤሁ ጦርነቱ ቢታወቅህ ግበር ትእምርተ መስቀል በህሊናከ ውስተ መካነ ደውየከ ደውየው ከተሰማህ ላይ በህሊናህ አማትብበት ወይታፈር በኃይሉ ለኢየሱስ ክርስቶስ ወይጐይ እምኔከ ፍጡነ እንዲህ ያደረግ እንደሆን በክርስቶስ ኃይል ድል ተነስቶ ፈጥኖ ይርቅልሃል። ወበኩሉ መካን ሀበ ያጽዕቀከ በውስተ ስጋከ ከሰውነትህ በሚሰማህ በሚያምህ ሁሉ እመኒ በውስጥ አህዱ እማባላቲከ ከህዋሳትህ ባንዱም ቢሆን ግበር ትእምርተ መስቀል በግበር ትእምርተ መስቀል ዲቤሁ በደዊከ በኃይል በሚሰማህ ላይ በርትተህ አማትብበት። አንድም ግበር በህሊናከ ብሎ ነበርና በህሊና በማማተብ ላይ በእጅህ አማትብ። አንድም በእግዚአብሔር አምነህ አማትብ። ሶፊያ ይጠፍ ያን ጊዜ ይጠፋል። ወካይበ ይበው ውስተ አባለ ፍትወት ወያጽዕር ፈድፋደ ዘእንበለ ምህረት ዳግመኛ ወደ አባለ ዘር ገብቶ ያለ ርኅራሄ ያስጨንቃል። ወበዘ ከመዝ ግብር ይታፈር በማማተብ ድል ይነሳል። በከመንቤ ቀዳሚ ይታፈር ብለን እንደተናገርን አባይ ይእቲ ኃይለ ምስጢራቲሁ ለክርስቶስ እንተ ትትረአይ ለፍቁራኒሁ ክርስቶስ ለወዳጆቹ በስጋው በደሙ የሚገልጻት ምስጢር በመስቀል የሚያደርጋት ተአምራት ደገኛ ናት። አንድም አንድ ወገን አድርግ በመስቀል የሚያደርጋት ተአምራት የሚገልጻት ምስጢር ደገኛ ናት ደገኛ ናት። ይብየለኒ አሃዱ እሁ ዘእሙን ቃሉ ነገሩ የታመነ የተረዳ አንድ ሰው እንዲህ አለኝ። ሶበ እስእሞ ለመስቀል ይሰርቅ እምኔሁ ኮከበ ብርሃን ውስተ ገጽየ ዘጽዱል ስኑ መስቀልን በተሳለምሁት ጊዜ ብርሃኑ ያማረ ኮከብ በቁሙ አንድም መልኩ ያማረ ክርስቶስ በፊቴ ይገለጽልኛል። ወበርእየተ ስኑይ ትፌስሐኒ ልብየ ተገልጾ ደስ ያሰኘኛል አለኝ። ወሶበ እሰፍህ እደውየ ወእገብሮ ትእምርተ በውስተ አየር እጀን ወደ አየር ባማተብሁ ጊዜ አብ በውስተ ስጋየ ወደ ሰውነቴም ባማተብሁ ጊዜ ርእይዎ እንዘይተክል ርእይዎ እንዘይተከል ከዊኖ ብርሃነ ዘይትከሃል ለነይር ሊናገሩት የማይቻል አምደ ብርሃን ሁኖ አየዋለሁ። ወእምነዝንቱ ራእይ መንክር ይታወስ ውስተ ልብየ ፍስሐ ዘይትካል ጸዊሮታ ወኢ ከመ እትአገስ በቅድሚያሃ ድንቅ ከሚሆን ከዚህ ራእይ የተነሳ ላውቃት፣ ልመረምራት፣ ልናገራት የማይቻለኝ ደስታ በልቡናዬ ያድራል። ወካእበ ይብየ ሶበ እገብር ትእምርተ መስቀል በአንጻሪሆሙ ለሰይጣናት ይትመነደው ፈድፋደ ቀዊሞሙ ዳግመኛም በአጋንንት አንጻር ባማተብሁ ጊዜ ርቀው ቁመው ሲጨነቁ አያቸዋለሁ አለኝ። በከመ ርእይክዎሙ አነ ብዙሃ ጊዜያተ እንዘይሳቀዩ እምኀቤሁ ከማማተቡ የተነሳ አንድም ከፍጹሙ የተነሳ ሲጨነቁ ብዙ ጊዜ እንዳየኋቸው። ወአእኮትክዎ ለአምላኪየ ፈጣሪንም አጋንንትን ድል የምነሳበት ትምህርተ መስቀልን የሰጠኝ ብዬ አመሰገንሁት። ወአዲ ይቤለኒ በእንተ ምስጢረ ሥጋሁ ወደሙ ለእግዚእነ። ዳግመኛም የሥጋው የደሙን ምስጢር ነገረኝ። እሪአዮሙ ዲበ ምሥዋዕ እመኒ እንዘ እትለአክ አው ሶበ እገስሶሙ በእድየ እሪአዮሙ እንዘ ይትቤለጡ እምክዋኔሆሙ ሀበ አምሳለ ስብሃት ዘእበይ እሪአዮሙና እሪአዮሙ አንድ ወገን ስቀድስም ቢሆን ስፈትትም ቢሆን ህብስት ወይን ከመሆን የጌታ ሥጋ ደም ወደ መሆን ተለውጠው አያቸዋለሁ አለኝ። ወበአስተብጽኦቱ ለውእቱ ራእይ ይድየለው ሁሎም ፍቁራነ ክርስቶስ ምስጢሩን በማየት ክርስቶስን የሚወዱ ጻድቃን ደስ ይላቸዋል አለኝ። አሜን። ይኸውም እውነት ነው። ስብሃት ለዘያሰርቅ ህቡአተ ስብሃቲሁ ወገቢረ ኃይሉ በምስጢር ለናዝዞቶሙ ለእለ የሐስስዎ ያመልክዎ ይቄድስዎ ሲል ነው። ለሚያመልኩት ለሚያመሰግኑት ደስ ሊያሰኛቸው በስጋው በደሙ ምስጢርን ለሚገልጽ በመስቀል ታምራትን ለሚያደርግ ለእግዚአብሔር ክብር ምስጋና ይግባው። ኦ እግዚእየ ኢየሱስ ክርስቶስ አጥብቦሙ ለአግብርቲከ በውስተ መከራት ዘሰይጣናት እኩያን። ጌታዬ ኢየሱስ ክርስቶስ ሆይ ሰይጣናት መከራትን በሚያመጡበት ጊዜ ባሮችህን አጽናቸው። ወሃቦሙ ልቡና ወአእምሮ እግዚአብሔርናከ እግዚአብሔርነትህን የሚያውቁበት ፍጹም እውቀትህን ግለጽላቸው። ወፄውዖሙ በኃይልከ ቅድስት በፍቅርህ ማርካቸው። ወባቲ አይስሩ ትምክይቶ ትምክይቶሙ ለአጋንንት የአጋንንት ትዕቢታቸውን ያዋርዱ ዘንድ ወይማእወሙ በኃይለ ዚአከ ቅዱስ በተጻብኦ ምስሌሆሙ ከእሳቸው ጋር በተዋጉ ጊዜ በካህሊነት ድል ይነሷቸው ዘንድ ማርካቸው። አሜን። ይሁንልን፣ ይደረግልን። ይሰአነኒ ጥቀ ከመ እጽሐፍ ኩሎ ትምይንታቲሁ ለዝንቱ ሰይጣን ርኩስ የዚህን የሰይጣን ዝሙት የሰይጣነ ዝሙት ጾሩን ሁሉ እጽፍ ዘንድ አይቻለኝም። ከመይኩን ስላቀ ለሰማዕያን ለሚሰሙኝ ሰዎች መዘባበቻ እንዳልሆን አበው ያላዩትን አየው ይላል። ሰው ካልደረሰበት ደረሱ ይላል። በሰው በሱም እንዲህ ያለ ጾር ተነስቶበታል፣ ጾሩንስ ምንኛ ያውቀዋል ብለው መዘባበቻ እንዳልሆን እስመ ያንሰሐስህ ዲበ አቁያጽ ወዲበ ከርስ ወዲበ ዘባን ከመ ከይሲ ነገር ግን እንዲህ ይሉኛል ብዬ መናገሬን አልተውም። እንደ እባብ በጭን በሆድ በጀርባ ላይ ይሳባል። ወቦ አመያነድድ እሳተ በቅድሜሆሙ በፊታቸው እንደ እሳት ብልጭ የሚያደርግበት ጊዜ አለ። ወበዝየሰ ያስተርኢ ድካሙ፣ ይህ የድካሙ ምልክት ነው። ኢትደንግጽኬ ወኢትፍራህ እምኔሁ፣ ድል መንሳት ይሆንብኛል፣ ድል መነሳት ይሆንብኛል ብለህ አንድም ክብር ይቀርብኛል ብለህ አትፍራ። ወአዲ በአምሳለ አቃርብት ይነስክዎ ለስጋ ዳግመኛም እንደ ጊንጥ ሰውነቱን ይነድፉታል። ወበአምሳለ ጽንጽንያ ወትንንያ ወበአምሳለ ንህብ ይበውኡ ውስተ ህጽን እንደ ዝንብ እንደ ትንኝ እንደ ንብ ወደ ውስጥ ይገባሉ። ወይነስኩ ወያሐምምዎ ለሥጋ በበመሌሊቱ ሰውነቱን በየህዋሳቱ ይነድፉታል፣ ያሳምሙታል። እመሂ እንዘትቀውም አው እንዘትነብር በውስተ ተልእኮ ይሃውኮ ለአባለ ፍትወት ቁመህም ቢሆን ተቀምጠህም ቢሆን ስራ በያስህበት ጊዜ የፈቲው ጾር ቢያነሳሳብህ ወያጽዕቀከ ቢያስጨንቅህ ተንስ ሶቢሃ ወአንሶሱ ንስቲተ ያን ጊዜ ተነስተህ ወዲያ ወዲህ በል ወየሃልፍ እምኔከ እንዲህ ያደረግክ እንደሆን ጾሩ መከራው ይርቅልሃል። ወማኮ ሶበት ሳይን ስንተከ ይቆርር ለከ ይኸውም ባይሆን ሽንትህን ብትሸና የፈቲው ጾር ይበርድልሃል። ወያርእየከ ካይበ ምታተ ከመጽላሎት ዳግመኛም የተቀባች የተኳለች ሴት አስመስሎ ምታቱን ያሳይሃል። ከመእንተ ጸጉር ወትንንያ እንዳባ ጨበራ እንዳባ ጨብራሬ እንደ ትንኝ ያለ ምታት ያሳይሃል። ወይወርድ ዲበ ክሳድ ወመላትህ ወደ አንገት ወደፊት ይወርዳል። ወይሃምም ፈድፋደ ፈጽሞ ያስጨንቃል። ወአዲ ይወርድ ዲበ እስኪት ዳግመኛ ወደ አባለ ዘር ይወርዳል። ወቁልህ ዘንጉን ፍሬውን ሲያይ ይደጋግመዋል። ወይሬስዮ ይህክክ እንበለ ምሂክ ያለ መጠን እንዲያክ ያደርገዋል። ወያወድቆን ለቀራንብት ወለጽህም ጽህምን ሽፋሽፍትን ተነቃቅለው እንዲወድቁ ያደርጋቸዋል። ወይትሜሰል በህማመ ህንጳጴ በህማመ ህንጳንጴ እንደ ደዌ ሥጋ ይሆናል። ወቦ አመያር ለቀልቃ ለምድር በታይቴሁ የቆመባትን ምድር እንድትነዋወጥ የሚያደርግበት ጊዜ አለ ማለት እንደ ሰፌድ ቅርብርብ ቅርቅብ ቅርቅብ እንድትል ያደርጋታል። ወይምሰሎ ለሰብ እምከመ ሰምዐ በእንተ ቅዳሴሆሙ ለመንፈሳውያን ወቅጥነተ ጽርሃ ጽርሃ ወቅጥነተ ጽራሆሙ ከመ ውእቱ ድምፀ ጽራህ ዘይሰማዕ ከመ ኢያስትዎ እሉ አጋንንት ርኩሳን እምከመ ሰምዐ ድምፀ ጽራህ ኢይምሰሎ ከመ ውእቱ በእንተ ቅዳሴሆሙ ለመላእክት መንፈሳውያን ብለህ ግጠም። በእዝነ ሥጋ የሚሰማ ጽርሃ አጋንንትን የሰማ እንደሆን የመላእክት ምስጋና አይምሰለው። እስመ ቃሎሙ ደሉ ሰይጣናት ይሰማዕ በአፋ እምነ ልብ ወምነ አእዛን ጽርሃ አጋንንት ከልብ በአፋ ከእዝነ ልብ በአፋ ይሰማልና ወውስተ አየራትኒ በአየርም ይሰማልና ወቃል ውሰ ለመንፈስ ቅዱስ ይደምጽ ውስተ ዘይታወቅ ውስተ ነፍስ ወበውሳጤ ልብ ወቃል ውሰ ለመንፈስ ቅዱስ ድምፅ ውእቱ ዘይታወቅ ውስተ ነፍስ ወበውሳጤ ልብ ቃለ መልአክ ቃለ መንፈስ ቅዱስ ግን በእዝነ ነፍስ የሚሰማ በልብ የሚታወቅ ረቂቅ ነው። ወበህየኒ ይሰማዕ ንባበ ነፍስ እንዘይታወስ ውስተ አባል ቃለ ነፍስ በልሳነ ነፍስ ሲነገር በእዝነ ነፍስ ይሰማል። ወበህየኒ ካይበ ይሰማዕ ድምፀ ጽራሆሙ ለመንፈሳውያን ወቅዳሴሆሙ ቅዳሴ መላእክት ጽርሃ መላእክት በእዝነ ነፍስ ይሰማል። ወሶበ ይሬእዮሙ አይነ ልብ በህላዌሆሙ መንፈሳዊ በአይነ ነፍስ አካላቸውን ያየ እንደሆን ይትየዋህ ምስሌሆሙ በተዋህዶ ይቀድስ ሲል ነው። ከእርሳቸው ጋር በአንድነት ያመሰግናል። አንድም የዋሃትን ገንዘብ ያደርጋል። ወእምአሚሃ ይትሜሃር ቃለ ቅዳሴሆሙ ከዚህ በኋላ ምስጋናቸውን ያውቃል። ወመንክር ውእቱ ቃለ ቅዳሴሆሙ በርእይ አምላካዊ ጌታን እያዩ የሚያመሰግኑት ምስጋና ድንቅ ነው። ወይከውን ዘንበለ ድምፅ ያለ ጃጃታ ያለ ግርግርታ ይደረጋል። ጽርሃሆሙሰ ጽርሃሆሙሰ ወማህሌቶሙ ዘመንክር ድንቅ የሚሆን የጌታ የሚሆን አንድም የልቡና የሚሆን ምስጋናቸው ወሁከተ አካሎሙ ዘያንቀለቅል በቀጺበ መንፈስ ቅዱስ ጰራቅሊጦስ ወይመስል ብርሃነ ዘያንበለብል በመንፈስ ቅዱስ አሽሙርነት የሚቃኝ የሚቀጣጠል የእሳት ላንቃ የሚመስል የአካላቸው ወዲያ ወዲህ ማለት ግብር ውእቱ ዘይትካሀል ለነጊር ሊናገሩት የማይቻል ረቂቅ ነው። ወባሕቱ እምቅድመ ይርአዮሙ ወይጠይቅ ስነ ራእዮሙ በውስተ ጠባይኦሙ ስቡሃት ነገር ግን በአካላቸው ሳያያቸው መልካቸውን ሳያውቃቸው ወበሀገሮሙ ንጽሕት ዘስብሐተ እግዚአብሔር ምሉእ ውስቴታ ጌትነቱ በሚታወቅባት ምስጋናው በሚነገርባት በዓለማቸው ሳያይ ሳያውቅ ወበሰሚእሰ ዘንበለ ነጽሮ እያአምን ዘከመዝ ሳያይ በመስማት ብቻ እንዲህ ያለውን አይመን። ወጠቢባንሂ እያርአዩ ለከ ዘንተ ፍጹማን መተርጉማን አላስረዱህም ፍጹማን መተርጉማንም አላስረዱህም። ናሁኬ ሴምነ ፍኖተ ብርሃን በእንተ ቀትላቲሁ ለዝንቱ ሰይጣን ጉህላዊ ዘብዙ መናግንቲሁ እኛ ግን ተንኮሉ ብዙ የሚሆን የሰይጣነ ዝሙት የጾሩን ነገር የምታውቅበት ድርሳኑን መልእክቱን ጻፍንልህ። ወይትካሀል ለጽሕት በከመ ንቤ ይሳአነኒ ብለን እንደተናገን ሊጽፉት የማይቻል የሰይጣንን ጾር የምታውቅበትን ጻፍንልህ። እስመ ሶበ ይእህዝ አሐደ እማባላት ይደውዮ ያደውዮ ለብሲ ከሕዋሳት ባንዱ ያደረ እንደሆን እንዲታመም ያደርገዋል። ወያጽእቆ እስከ ትፈቅ ትትፈለጥ ነፍሱ ምስጋሁ ነፍሱ ከስጋው እለይ እለይ እስክትል ድረስ ያስጨንቀዋልና ዘብዙ መናግንቲሁ አላለው። ወይ ቀስፎ ለብሲ ሰውን ይቀስፈዋል፣ መቅሰፍት ይሆንበታል። ወይ ሳቅዮ ያስጨንቀዋል፣ ስቃይ ይሆንበታል። ወያርእዮ ራእያተ ብርሃናዊተ ዘታደነግጽ የምታስደነግጥ ምታቱን አማናዊ ብርሃን አስመስሎ ያሳየዋል። ወበዛቲ ጸብአት ይትቃተል ምስለ ነጻረያን እንዲህ ባለ ምትሃት ከፍጹማን ጋራ ይዋጋል። ወበአምሳለ መንፈሳውያን ያስተርእዮሙ በምትሃት ለወጣንያን በጊዜ ንዋሞሙ ወንቅሃቶሙ ወበአምሳለ መንፈሳውያን ያስተርእዮሙ በምትሃት ለወጣንያን በጊዜ ንዋሞሙ ወንቅሃቶሙ ለወጣንያን ተኝተው ሳሉ ነቅተውም ሳሉ ቢሆን መላእክትን መስሎ ይታያቸዋል። ዋዲ በአምሳላት ዘዘዚአሁ ይጸብዖሙ ዳግመኛም ልዩ ልዩ በሚሆን ምታት ይዋጋቸዋል። በከመ ነገርነ ቀዲሙ ይትቃተል ብለን እንደተናገን እስመ አብ ዝሆንዋም ወአብ ዝሆ ሲሳይ ምስለ ግብሩ ይሃብር አብዝቶ መመገብ እንቅልፍ ማብዛት ከሰይጣን ከግብሩ ጋራ ይስማማልና አብዝቶ ሲመገብ ጊዜ እንቅልፍ እንቅልፍ ይለዋል፣ ጾር ይነሳበታልና። ወእምከመ ርኢከ ጼና መባልት እንዘይነፍህ ዲበ አክናፊከ አእምር ዲበ አእናፊከ አእምር ከመ ሰይጣነ ስስት ናሁ ቀርበ ለተጻብዖትከ ወእምከመ ርኢከ ጤና መባልት እንዘይነፍህ ዲበ አእናፊከ አእምር ከመ ሰይጣነ ስስት ናሁ ቀርበ ለተጻብዖትከ። የምግብ መዓዛ የሸተተህ እንደሆን ሰይጣነ ስስት ሊዋጋህ እንደቀረበ እወቅ። ግበር በውእቱ ዕለት አሂጽጾ ሲሳይ በዚያ ቀን ምግብ ክፈል ከመ ይድክም ድል ይነሳ ዘንድ ወሶበ ይረስህ ህሊናከ ህሊናህ ቢለወጥ ወይትአረወይ እንደ ግስላ የተነሳ እንደሆን አው ሶበ ይነፍህ ዲቤከ ጼና ነፋስ ጽዩ እንዛሎከ ባሕቲትከ ብቻህን ሳለህ ህጥር ስንቡል የሸተተህ እንደሆን አይምር ከመ ሰይጣነ ዝሙት ናሁ ቀርበ ለአገብሮትከ ሰይጣነ ዝሙት ሊዋጋህ እንደቀረበ እወቅ። አው ሶበ ይመጽእ ኀቤከ ብእሲ ዘተላጸቀ ቦቱ ዝንቱ ሰይጣን ሰይጣን ያደረበት ሰው ማለት ህጥር ስንቡል የተቀባ ሰው ቢመጣ አእምር እወቅ። ወአዲ ይመጽእ ኀቤከ ሶበ ይደክም ሥጋከ ወይመጸሉ በጾም ዘይፈደፍድ እምልማድ ዳግመኛም ከወትሮ ይልቅ አብዝቶ በመጾም ሰውነት በደከመ ጊዜ ጾሩ ይነሳብሃል። አንድም ከወትሮው ይልቅ ጾሩ ብሶ ይመጣብሃል። ወበኩሉ ዘትገብር ሶበ አኀዘ ሰይጣነ ዝሙት ይጻባእ ምስሌከ እቀብ ነፍሰከ እንፈጽሞ መባልት ጥሉላት ወእምንዋም በምትሰራው ስራ ሁሉ ሰይጣነ ዝሙት ሊዋጋህ የጀመረ እንደሆነ አብዝቶ ከመመገብ ከእንቅልፍ ሰውነትን ጠብቅ። ወሶበሂ ይነስኮ ለስጋከ ከመ አፍዖታት ወተሐዋስያን እንደ እፍኝት እንደ ውሻ ንብ ቢነድፍህ ወይሬስየከ ትህክክ ፈድፋደ እምነኃይልከ ያለ መጠን እንድታክ ቢያደርግህ አእምር ሶቤሃ ከመ ሰይጣነ ዝሙት ተሰልጠ ዲቤከ ሰይጣነ ዝሙት እንደ ሰለጠነብህ እወቅ። ወእመኒ ከብደከ ወእመኒ ከብደከ ቆረ ሆድህን ብርድ ብርድ ቢልህ ወአእመርከ ከመ ከርስከ ጥዑይ ውእቱ ውስጡ ባለጤና እንደሆነ ብታውቅ ኢትሃቦ ለስጋከ መብልአ ምውቀ ወኢጥሉለ የላመ የጣመ ትኩስ ነገር እመገባለሁ አትበል። ከመ ይርከብ ኃይለ ኃይለ ለመከራቲሁ ለጾሩ ክይልን እንዳያገኝ ወለምንት ሊከ ወለምንት ሊተ ዘእነግር ትምይንታቲሆሙ የሰይጣናት ተንኰላቸውን እናገር ዘንድ ከምን ተችሎኝ ላልፈጽመው አላ ይሄ ይሰኒ አርምሞ ዝም ላለሁ እንጂ ከመ ኢይዘለህ እምኀበ ነፍስየ ከመናገሬ የተነሳ እንዳልነቀፍ ወኢይህምዩኒ ካልአን ሌሎችም አበው ያላዩትን አየሁ ይላል። በሱም እንዲህ ያለ ጾር ተነስቶበት ኑሯል ብለው እንዳይነቅፉኝ። ወሶበ ያዝየክረከ ዝንቱ ሰይጣን ጽዩዕ ምግባራተ ዘርእይ አው ዘሰሚ በዘያነቅህ ህሊና ፍትወት ገስጾ በመዓት ወጽርፍ ላዕሌሁ የፈቲውን ጾር በሚያሳስብህ ገንዘብ ልይ ልይ ልስማ ልስማ ማለትን ቢያሳስብህ ወግድ በለው። በከመ ይደልዎ እንደሚገባው መጠን ሩቅ ውዱቅ በለው። ወሶበ ይሃ ይጎይ ህፉረ ያን ጊዜ ድል ተነስቶ ይርቅልሃል። ወከመዝ ግበር በኩሉ ህሊናቲከ ሰይጣናት በሚያሳስቡ ሁሉ እንዲህ አድርግ። ሰይጣናት በሚያሳስቡህ ሁሉ እንዲህ አድርግ። ወባሕቱ አኮ ወትረ ዘትገብር ከመ ኢይኩኖሙ ልማደ ነገር ግን ልማዱ ነው እንዳይሉ ሁልጊዜ አታድርገው። ወኢይረስዩከ ጽሩዓ እንተዘክሮ እግዚአብሔር ወእምነ ጽሮቱ ዘዘልፍ ሁልጊዜ እግዚአብሔርን ከመዘከር እንዳይለዩህ። አቅድም አውስወቶሙ ከመ ኢያግብኡ ቃለ ለአውስወትከ ዘያስተሐፍሮሙ አቅድም ቃለ ዘያስተሐፍሮሙ ከመ ኢያግብኡ አውስወቶሙ ለአውስወትከ ብለህ አቅና። የሚያሳፍራቸውን ነገር አስቀድመህ መልስላቸው፣ ለነገርህ እንዳይመልሱልህ። ወከመ ይደንግጹ ፈድፋደ በኩሉ ድካም ወይጉየዩ ድል ተነስተው ይርቁልህ ዘንድ አቅድም። እንኩሉ ግብር የአብዲ ዝክረ እግዚአብሔር ለአጥፍኦቶሙ ወለአማስንወተ ዘር ዘየአክዮሙ አጋንንት ያላሙትን ክፉ ሥራ ለማጥፋት ከትሩፋት ሁሉ እግዚአብሔርን መዘከር ይበልጣል። ወዝንቱሰ ሰይጣነ ዝሙት ይመጽእ እመንገለ ተፋቅሮ ይህም ሰይጣነ ዝሙት ከሥጋዊ ፍቅር የተነሣ ወተሳትፎ ምስለ አንስት ወወራዙት ወሕዝባውያን ከሴቶች ከሕፃናት ከባለነጮች ጋር አብሮ ከመኖር የተነሣ ወምስለ አሃው ሐካያን ከሐኬተኞች መነኮሳት ጋር አብሮ ከመኖር የተነሣ ይመጽእ ይነሳል። ወይፄውዎ ለልበ እህው የመነኩሴውን ልቡና ይማርከዋል። ወያገርሮ ለገቢረ ስምረቱ ዘንበለ ፈቃዱ ሳይወድ የእሱን ፈቃድ እንዲሰራ ያደርገዋል። እቀብ ነፍሰከ ኦ እህው እምነእሉ ወንድሜ፣ አሁን ከተናገርናቸው ሁሉ ሰውነትህን ጠብቅ ጠብቅ እስመ ኢይረክብ ኃይለ ለተጋድሎትከ ዘንበሌሆሙ ያለ እነዚህ አንተን የሚዋጋበትን ክሂል አያገኝምና ወዘንበለ ተዘክሮ እግዚአብሔር ወረድኤቱ አልቦ ዘይክል መዊኦቶ እግዚአብሔርን ከመዘከር በቀር ያለሱ ረዳትነት ድል ሊነሳው የሚቻለው የለም። ስብሃት ለእግዚአብሔር መጽንኤ ድኩማን አግብርቲሁ ድኩማን አለ በትሩፋት የደከሙ ባሮቹን ለሚያጸና ለእግዚአብሔር ክብር ምስጋና ይግባው። አሜን ያለ ሐሰት በእውነት